የለም Hello
አቤት ሰላም ጤና ይስጥልን
አብሮ ይስጥልኝ
አለን ምን ልርዳዎት
የጥቅል ማለት ሳምንታዊ የሳቀጅ በምን ላይ እንደሆነ ግራ ገብቶኝ ነው።
ይሄ ትኬት ገብቶሎት ነው
አዎ።
በትኬት እ
ገና ገና ነው ገና አልገባም።
ለመመዝገብ ፈልገው ነው አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ አንድ ቁጥር ላይ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና አንድ ቁጥር ላይ ሲመዘገቡ ዕለታዊ ሳምንታዊ ያለ መርጦ መመዝገብ ይችላል።
እሺ እሺ ሰባት ቁጥር ላይ ቋንቋ ይምረጡ ግልጽ እንዲሆንልን።
እሺ
እሺ መልካም
እሺ እሺ